ተመረጠና ወገኔ መድኃኒት ነው አለኝ ወገኔ ማተቡን ፈታና ወገኔ ፍች ማተብሽን አለኝ ወገኔ ምናፈራ ሆዴ ወገኔ ሊቀር ነው መሰለኝ ወገኔ ያገር ልጅ ወገኔ ወገኔ ያገር ልጅ ወገኔ ወገኔ መሄድህ ነው አሉ ወገኔ መሄድህ ነው ወይ ወገኔ እኔን በሽተኛ ወገኔ አገኸኝ ድውይ ወገኔ ያገር ልጅ ወገኔ ወገኔ ኧረ ሄደ ሄደ ወገኔ መንጋዱን ጨርሶ ወገኔ ብቅልና ጌሾ ወገኔ ከሆዴ ጠንስሶ ወገኔ ያገር ልጅ ወገኔ ወገኔ ያገር ልጅ ወገኔ ወገኔ ጨካኝ ነህ ጨካኝ ነህ ወገኔ ብርቱ ጭካኔ አለህ ወገኔ እንባይ እንዲህ ሲፈስ ወገኔ እንዴት ትሄዳለህ ወገኔ ያገር ልጅ ወገኔ ወገኔ ምና ሆዴ ባባ ወገኔ ወልዶ እንደቀበረ ወገኔ ተዋዶ መለየት ወገኔ በኛ አልተጀመረ ወገኔ ያገር ልጅ ወገኔ ወገኔ ያገር ልጅ ወገኔ ወገኔ ምንም ቢደላደል ወገኔ ስፍራ ቢመቸው ወገኔ እህ ማለቱ አይቀርም ወገኔ የታመመ ሰው ወገኔ ያገር ልጅ ወገኔ ወገኔ ያገር ልጅ ወገኔ ወገኔ ብቻን አለን እንጂ ወገኔ ለፍቅራችን ጥቅም ወገኔ አስቀየምከኝ ብዬ ወገኔ ቂም መያዝ አላውቅም ወገኔ ያገር ልጅ ወገኔ ወገኔ ያገር ልጅ ወገኔ ወገኔ ያገር ልጅ ወገኔ ወገኔ ያገር ልጅ ወገኔ ወገኔ ያገር ልጅ ወገኔ ወገኔ ያገር ልጅ ወገኔ